አያሳስብም አሊባባ?
hello ሰላም ነው። እንዴት ነሽ? አንድ መኪና እያየን ነበርና ይሄ sedan ያሪሶ ቶዮታ sedan ላይ ያሪስ የለንም። ያሪስ compact ነው አሁን ላይ ያለን።
አሁን ላይ ያለው ተሽጧል። የኛው ነው።
እሺ፣ ሌላ ምን አላችሁ? ኮሮላ አለን
ና ሁለት ሺህ ሶስት በ manual
እ?
ሁለት ሺህ ሶስት በ manual አለን።
በ manual
አዎ
ስንት ነው ይባላል?
አስራ ስምንት
አስራ ስምንት okay። እኔ ምን ስልካችሁ በእንትን በ postpaid ስልክ አይ- አይ- አይጠራም እንዴ?
በምን
ይሄ በፓኬ በዳ በእንትን ፓኬጅ ወይም unlimited ለሆነው ስልክ አይሰራም።
አይሰራም።
አ እ፣ ባለፈው ስንሞክር እንደነች ሲዳሯን እንዳየን።
አይሰራም።
እሺ እሺ እሺ። የት ጋር ነው shop ኣችሁ?
እኛ መስቀል ፍላወር እና ፓስተር እንገኛለን።
መስቀል ፍላወር ምኑ ጋር ነው?
መስቀል ፍላወር ናዝራ ሆቴልን ያውቁታል አይደል?
አ ናዝራ ሆቴልን ትንሽ ሲሄዱ U-turn አለ። በስተቀኝ በኩል ሲገቡ አፍሮሊንክስ ሞተር በአፍሮ
እሺ እሺ thank you